ጤና ይስጥልን። ቢስክሪት ረዴት ነው የሚሰጠው።
እንዴት ነሽ ረዲት?
ሰላም ነው።
አለን። ሄኖክ እባላለሁ እሺ ሄኖክ።
ከሚዛን ነው የምደውለው።
እሺ እንዴ ውራ አጣፍ ለፊት እ ወይ ጄ ወይ ጄሪ ወይ ብሩክ ይኖራሉ።
አዎ ጄ አለች።
እስቲ ጄሪ አዎ ጄሪን ታገናኝ።
እሺ ጄ እስቲ ቀጥታ እንትን እንዴ ያጋስተው ያስገባላ
Hello ጄሪ አቤት፣ ና office ነው እንዴት ነሽ?
አለን። እግዚአብሔር ይመስገን አማን ነው አ?
አለን። ሁሉም ሰላም አለ እንትን አዲስ ሱቅ እ፣ እዚህ ወደ ቦንጋ አካባቢ ከፈት ነበርና እህ ለሜሪ ለም- ለሜሪ በቴሌግራም ልኬላት ነበረ።
እሺ።
ለፋይናንስ እ፣ ለ support ነገር ላለው ወይ ነበር አልነገርችሽም?
እ፣ አይ አልነገረችኝም።
እ፣ እንዴት ትጠይቆታላችሁ? ስልክ Okay፣ አታነሳ።
እንደው ቴሌግራም ዛሬ- ነበር አዲስ ያው።
ሱቅ ነው አዲስ shop ነው።
ዛሬ የሚከፈት ማለት ነው።
free ከሆናችሁ ወደ ማታ እሺ፣ ይቻላል፣ ይቻላል፣ ችግር የለም። በቃ ሜሪ ላናግራትና በቃ እናግሪያትና እሺ፣ ምትልሽን ነገር ሰምተሽ ትደውይልኝ። እ፣ በቃ መልሼ ልደውልልህ። አዎ፣ እሺ እሺ ጄሪ እሺ፣ እሺ፣ እሺ።